hanno fingeranno hello hello
አቤት አቤት፣ ጤና ይስጥልኝ ጤና ይስጥልኝ።
እንዴት አረፈዱ ሰላም ነው እግዚአብሔር ይመስገን።
ከ Flintstone Homes ነበር ምደውልሎት እሺ፣ እህቴ፣ ሰላም ነው?
አለን ትናንትና ልደታ ቢሮ ብቅ እላለሁ ብለውኝ ነበር ብቅ አሉ እንዴ
የት ቢሮ ነው ያለው? አንድ እኔ ገርጂ ነኝ ያሉት
እኮ ልደታ ቅርብ ስለነበር ብቅ ብዬ ጨርሼ እያለሁ።
okay እሺ እሺ እሱን ለማረጋገጥ ነበር እኔ call center ስለሆንኩኝ ነው
እ?
እኔ call center ስለሆንኩኝ ነው አይዞን በጣም ኃይለኛ ናችሁ እባክህ።
ምን ነው
ምን በቃ አንዴ con- contact ካደረጋችሁ በቃ አትለቁም ማለት ነው።
አ ያው customer መንከባከብ አለብን ኧረ ኧረ ኃይለኛ በዚህ አይነት በቃ የሚያኮራ company ነው ማለት ነው።
አ ያው ግዴታችን ስለሆነ ነው አ፣ በቃ ትላንት ሄጄ ጨርሼ ተዋውዬ ከፍዬ ምናምን እ።
ወጥቻለሁ።
እሺ ጥሩ መስተንግዶ አገኙ አዎ እንትኑ ከሳምንት በኋላ ትወስዳለህ ብለውኛል።
ሰርተፊኬቱ ሰርተፊኬቱን። አዎ።
እሺ
እሺ አመሰግናለሁ። ጌታ።
መልካም ቀን እሺ መልካም ቀን ለአንተም ይሁን። ቻው።